hello ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳዎ?
የተወሰነ ብር በልቼ ነበርና በጊዜው አድርጌ እስካሁን አልገባልኝም። check ልታረግ
አንድ የ Best Bet ቁጥርህ ንገረኝና check ላድርግልህ።
ቁጥሩን ነው ወይስ እንትኑን?
አዎ withdraw አድርገህ ነው አይደለ ያልገባልህ?
አዎ አዎ፣ በዚህ ቁጥር ነው ስልክ ቁጥር ነው የምትነግረኝ።
ስልኩ
ዜሮ ዘጠኝ እ?
ሰማንያ ስድስት ስንት አልከኝ?
ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስድስት ሰማንያ ስድስት እሺ እ- እ- ሰላሳ ሰባት ሰላሳ ሰባት ስልሳ አንድ ስልሳ አንድ እ፣ ሰማንያ አንድ ሰማንያ አንድ ስንት ብር ነው?
አምስት ብር አምጣ የላኩት አራት ብር ነው።
መቼ ነበረ ቀኑ?
አሁን ቅርብ ሰዓት ነው ዛሬ።
ዛሬ? እሺ አዎ።
አንዴ መስመር ላይ ጠብቀኝ እሺ፣ check ላድርግልህ።
እሺ።
ሚካኤል ተኮል ነህ?
እ?
ሚካኤል ተኮል አልኮል ቸኮል አየለ። አዎ።
አዎ አዎ፣ process ላይ ነው። እሺ ትንሽ ጠብቀው። ታፓ ከአንድ እስከ ሁለት ሰዓት ስለሚወስድ ነው።
ይወስዳል። እሺ።
አዎ አዎ፣ ይገባልሃል። እሺ ስለደወልክ መልካም።
እናመሰግናለን። መልካም ቀን።